ጥልን ቤት ስትሬት ረዴት ነኝ የምንለርዳው ሄሎ ሰላም ጤና ይስጥልኝ። እዩኤል እባላለሁ።
እ
እዩኤል እባላለሁ በአዲስ አበባ ብራንች።
እሺ ዩኤል ሰላም ነው አይደል? እንትን ብር አስገብቼ ነበር ብርና እሺ
እ፣ ቀሪ የነበረብንን አክቲቭ አልሆነም።
ያም ብር ነበር ያስገባው አስገባ ተብልህ ነው አዎ የቨርቹዋል ማለት ነው።
በዴሳ ነው አዎ በአዲስ አበባ ነው የተባለው።
አማኑኤል ሀረር የሚለው አዎ።
ማለት ነው አዎ ሀረር።
እስካሁን አ- እንትን ብልሃል
እ እ፣ deposit አድርገሃል አርግቻለሁ።
እሺ የትኛው ሱቅ ነበር የተዘጋብህ
የጤቱ ሁለት branch ሁለት
እ branch ሁለት አንድና ሁለት ነው ያለው። ሁለት ነው የተዘጋው።
ሁለት ነው የተዘጋብህ አዎ በቃ እሺ እ፣ check finance ጋር check አድርጌ እ፣ እንደተከፈተ አሳውቅሃለሁ እሺ
እሺ፣ መልሼ ልደውል።
አደውልልሃለሁ እሺ እሺ እሺ።
እሺ